ሰላም ጤና ይስጥልኝ ሚስትር ቤት።
እሺ ከቻፓ ወደ ቴሌብር አዛውሬ ማለት ነው። አሁን ምን አልከኝ?
ከቻፓ withdraw አድርጌ እሺ
ቴሌብር ውስጥ አልገባም።
እሺ እንትን Best Bet ቁጥር ንገረኝ።
ዜሮ ዘጠኝ ሰማንያ ሁለት እ?
ዜሮ ዘጠኝ ሰማንያ ሁለት እሺ ስልሳ አራት አርባ ሰባት
ስልሳ አራት አርባ ሰባት አስራ ዘጠኝ ስንት ብር ነው ያልከኝ?
መጀመሪያ አራት ሺ ስድስት መቶ ከዛም በኋላ ሰባት መቶ መቼ?
አሁን አሁን እሺ ይሄ ሁለቱም ገብቶልሃል። እሺ አባ check አድርገው። እሺ ስለደወል ስለደወልክ እናመሰግናለን። መልካም ቀን።
እሺ፣